Hello ጤና ይስጥልኝ።
ሄሎ
ጤና ይስጥልኝ።
ጤና ይስጥልኝ።
አቶ ደሳለኝ ስዩም አቤት።
ከአሪፍ ቤት ነበር የምደውልዎት።
አቤት።
ከዚህ በፊት ወደ አሪፍ ቤት ደውለው አዎ፣ ብር withdraw ለማድረግ እንደሞከሩና እንዳልተሳካ አሳውቀው ነበረ።
አዎ፣ አሁን transaction ኑ fail ስላደረገ ወደ አፍሮስፖርት ተመልሷል። አፍሮስፖርት ላይ check ያድርጉትና መልሰው withdraw ያድርጉት።
እሱ ጋር check እያደረኩት ነበር። አሁን ከጻፋችሁልኝ በኋላ እሺ፣ የለም፣ ምንም ነገር የተመለሰ ነገር የለም።
ምንም አላገኙም።
አዎ፣ ስለዚህ እኛ ወደ አፍሮ ስፖርት ስለመለስ ነው። አፍሮ ስፖርትን contact ያድርጉና active እንዲያደርጉሎት ያሳውቋቸው።
ምን active የሚደረግ ነገር የለም። ወደ account ኤ ነበር ሊመለስ የሚችለው።
ከእኛ side failed fail ስላደረገ ወደ አስ- ወደ አፍሮ ስፖርት ተመልሷል ብሩ። ስለዚህ እነሱ active ማድረግ አለባቸው።
አይ check እሺ ደንበኛችን፣ ሌላ ምረዳውት ነገር ይኖራል?
ምዝረጅ ነገር አይኖርም። ስለዚህ ችግሩ የተፈታ አይመስለኝም።
እ፣ ከእኛ side ተፈቷል። አፍሮ ስፖርት ጋር ደውለው active እንዲያደርጉሎት ያሳውቋቸው።
እስኪ ጠይቃለሁ።
እሺ ደንበኛችን፣ መልካም ቀን ይኑር።